ሄሎ
ሄሎ አቤት ጤና ይስጥልኝ።
ሰላም ጤና ይስጥልኝ ደርጋቢያ አቤት እንትን ለማለት ነበር።
ምን አልሽ
የሶፋ
የሶፋ ልብስ አዎ፣ እሺ ስልሳ ሁለት ሀምሳ አንድ ላይ የፈለግሽውን የእቃ ኮድ ወይም ደግሞ የሶፋ ጨርቅ አይነት text አድርጊልን እኛ ድጋሚ እንደውላለን አዲስ አበባ ነሽ ክፍለ ሀገር ነው ያለሽው ክፍለ ሀገር ነው ያለሁት።
እሺ ስለዚህ ትክክለኛውን የሶፋ ጨርቅ ኮድ ስልሳ ሁለት ሀምሳ አንድ ላይ text አድርጊልንና ድጋሚ እንደውላለን እኛ።
እሺ።
እሺ እናመሰግናለን። መልካም ቀን።